management
ሄሎ ሄሎ ሄሎ፣ ሄሎ፣ አቤት ሰላም ነው?
እግዚአብሔር ይመስገን።
አለን አለን። ከቤስት ጌምስ ነው የምደውልልህ።
okay።
ብር አልተከፈለ መሰለኝ አይደለ?
አዎ አዎ፣ አ ባለፈው ስም ሲተላለፍ ትንሽ የሆነ እንትኑ ማነው ስሙ match ስላላደረገ deal አድርጎ ነው።
okay ዛሬ ደግሞ ፋይናንሶች ምናምን አጋጣሚ ቅዳሜ እና እሑድ ስለማይሰሩ ለዛ ነው። ነገ ጠዋት በጠዋት እንዲከፈል እናደርጋለን። እሺ
በቃ እሺ፣ sorry በጣም እሺ፣ ችግር የለውም።
እሺ፣ እሺ